ጤና ይስጥልኝ አክስቴ የደነኝ በኮ ምን ልርዳው?
ሄሎ ጤና ይስጥልኝ ምን ልርዳዎት?
ቻምቦ ቢት ስምንት መቶ ብር ይላ- ይላካል ወደ ቴሌ ብር።
እሺ ከቻምቦ ቤት ወደ ቴሌ ብር ልከው ነበር።
አዎ ቴሌ ብር ደግሞ አልገባም። ቻምቦ ቢት ደግሞ ወጣች።
እሺ ከቴሌ ብር ወጣ እ፣ ወደ ቴሌ ብር አልገባም። ከቻምቦ ቤት ግን ወጥቷል ነው ያሉኝ አይደል?
አዎ አዎ ብሮኪንግ ያለ ነው እስከ ዛሬ እስከ ትናንትና ማታ
እሺ እ፣ እኛ ጋር አስመዝግቦ ነበር ደውሎ ደመኛችን
ግን አልደው ይሄ ቁጥር ነው።
አልደወሉም።
አዎ እም፣ በዚህ አልደወሉም እኛ ጋር አይደል?
እም። ወደ እሺ ስሞትም አለበል ርድዋን ጠይብ
ሬድዋን ሰይድ ርድዋን ጠይብ
ሰይድ ነው ደመኛችን ጠይብ ጠይብ ተይድ
ጠይብ ነው ጠይብ።
ደይድ ደይድ አዎ አዎ
እሺ ደመያችን ስልክ ቁጥር በዚህ ነው የሚጠቀሙት ለቴሌ ብርም ለሁሉ ስ- ለስፖርቱ አዎ
እሺ ስንት ብር ነበር ያስተላለፉት ስምንት መቶ ነው።
ስምንት መቶ ብር ትላንት ነው አዎ።
አይደል አዎ ትናንትና ማታ
እሺ ደንበኛችን በምነግሮት ስልክ ቁጥር በቴሌግራም screenshot ኡን እ፣ ዊ- እ፣ አንስተው ይላኩልን withdraw ማድረጉን የሚያሳየውን screenshot እሺ አሁን እልካለሁ።
እሺ እሺ ስልክ ቁጥር ልንገሩት የያዙት
ዜሮ ዘጠኝ
ዘጠና ሁለት
ዘጠና ሁለት
አስራ ሶስት
አስራ ሶስት
ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ ልክ ነው እሺ በዚህ ስለ- ስልክ ቁጥር አንዳንድ ስሞትን ነገር የምጽፈው።
ይሄ አለ ቴሌ- እኔ ቴሌግራም ላይ አለ
አዎ አሉት እሺ እሺ ጥሩ ያቅሳመር ናቸው
እሺ ስሞትን ይጻፉና ይላኩልን ደንበኛችን እስከ ቻምቦ ቤት ውስጥ ስክሪንሹት ልያሱ
አይ ሻምቦ ቤት ላይ ሳይሆን አሪፍ ፔ አሁን በሰጠሁት ስልክ ቁጥር አሪፍ ፔ ላይ ነው የሚልኩት አሪፍ ተ- እሺ እሺ አሪፍ ፔ ላይ እሺ ደንበኛችን አሁን በነገርኩት ስልክ ቁጥር ስሞትንም ይጻፉበት አምስት ቀን አለች እሺ እሺ ሌላ ምረዳት ነገር አለ
እ፣
ከዚህ ውጪ ስክሪንሹት ላይ ከት ነው መጋ- የሚያሳው ስክሪንሹት ቻምቦ ቤት ውስጥ ነው እስክ- አዎ ሻምቦ ቤት ጋር ይገቡና ስክሪንሻት ያነሱታል ዊዝድሮ መሆኑን በአሪፍ ፔ የሚያሳየዋል አይደል እሺ እሱን screenshot ያነሱትና ይልኩልናል በቴሌግራም እሺ እሺ ደንበኛችን ስለ ደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ አስቀምጡ። መልካም ቀን።
እሺ አመሰግናለሁ